ጤና ይስጥልኝ አሪፍ ነኝ ደህና ነኝ። እባክዎ ምን ልርዳዎ?
አዎ ይስጥልኝ ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እንትን ነበር በስህተት እንትን withdraw ለማድረግ እሺ deposit ከሚለው በታች voucher ላይ
ምን አሉኝ? እንደሚያች deposit ከሚለው ዝቅ ብሎ voucher በሚለው ስር withdraw ይላል። ወደ ፍላኩት እና ወደ የትም እንደሄደ ምንም አያሳይም ብሩ።
እሺ ደመያች ዊዝድሮ ለማድረግ ነው የሞከሩት እርስዎ ወይስ deposit?
አዎ withdraw ለማድረግ ነው እና withdraw ያደረኩት voucher በሚለው ስር ነው። deposit በሚለው ስር አለው።
አማራጮች አልሰጡትም? አሪፍ ፔይ እንደ አማራጭ ተጠቅሟል። ከዛ ውስጥ
አልተጠቀምኩም ማለት ፔይ deposit አድርጌበት አላውቅም።
እህም፣ withdraw በስህተት ወደዛ አስገባሁ።
እዛ ላይ ታዲያ ያሳያታል። በአሪፍ ፔይ process እንደተደረገ ነው የሚያሳዩት።
አዎ እንትኑ ላይ ያሳያል። አዎ፣ ሁለት ሺው withdraw የተደረገው በ history ሳይ እዛ ላይ ነው።
እሺ ወደ ቴሌብሩ account አልገባም።
አልገባም።
እሺ ደንበኛችን ስሞትን ይንገሩኝ።
ሰይድ ከበደ
መቼ ነበር withdraw ያደረጉት?
ማታ አካባቢ ማታ ሶስት ሰዓት ትናንት ማታ?
አዎ
እሺ ደንበኛችን ሁለት ሺህ ብር ነው አይደል ያዘኝ?
አዎ አዎ
ከምን betting ነው transfer ያደረጉት?
እ እ betting ኡ ስሙ ምን ይባላል?
betting ኡ ማለት betting የተጠቀሙት betting ከምን ምንድን ነው withdraw ለማድረግ እንትን ነው።
የሞከሩት?
ከአቫተር አለ አይደለ እንትኑ
አቫተር ነው ስሙ?
አዎ አቫተር hydraulic plane ወይም አቫተር ከሱ ስር ማለት ነው።
አቫተር እሺ። ወደ ቴሌብር account ሆኖ አይደል የሞከሩት?
አዎ እኔ እንዴት እንደተሳሳትኩ አላውቅም። እንትኑ ሁለቱም ላይ አይተሽው ከሆነ ከ deposit ም ስር withdraw የሚል አለ፣ ከ voucher ም withdraw የሚል አለ። withdraw ያልኩት በ voucher ኡ ስር ነው።
አሃ እሺ። ስልክ ቁጥር ይሄኛውን ነው የሚጠቀሙት ለቴሌብርም ለ betting ኡ አዎ ዘጠና ሰባት መጨረሻ አዎ
እሺ ደንበኛችን መዝግቤ ልዎታለሁ እኔ። እርስዎ ደግሞ screenshot በምነግረው ስልክ ቁጥር withdraw መሆኑን በአሪፍ የሚያሳየውን screenshot ይላኩልን።
okay እሺ። ዜሮ ስልክ ዘጠኝ ዘጠና ሁለት እሺ ያዙ
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ይቅርታ፣ ዜ- ሶስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አስራ ሶስት ዜሮ አንድ ሀምሳ አምስት
okay
እሺ ስሞትን ጽፈውት ይላኩት screenshot። እሺ ለሚያስችል ሌላ የምንረዳውስ ነገር አለ?
አይ የለም።
ስለደወልን ነው አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባለስከብቱ መልካም ቀን እሺ